Hello ሰላም ጤና ይስጥልኝ ቤተሰቤ ሰላም ነኝ። እባክዎን ልርዳዎ?
active ለማስደረግ ነበር።
እሺ ይቻላል። እሺ ምን ነበረ?
free bet ለመጠየቅ ማለት ነው።
ምን አልከኝ?
free bet ለመጠየቅ አንድ ጨዋታ ወጥቶብኝ Okay እሺ ንገረኝ cashier code ኡን እና አስራ ሁለት case ኡን አይቼ እሺ አስራ ሁለት አስራ ሁለት ሰባ
ሰባ ዜሮ አንድ ሰባ ዜሮ አንድ እሺ ዜሮ አምስት ሀምሳ አምስት
እሺ ቦነስ የለውም። እሺ ተመላሽ የለውም። በን- በእርግጥ አንድ ጨዋታ ነው ወጪ የሆነው ግን ቦነስ የለውም። ምክንያቱም odd ኡ ትንሽ ስለሆነ ጠቅላላ odd ኡ ማለት ነው ሀያ ሶስት ነጥብ አምስት ስምንት ነው ሲካፈል lose ላረክበት odd ስለሚካፈል ለአንድ ነጥብ ሰባት ሶስት ሲካፈል ከሀያ በታች ስለሚመጣ አይኖረውም። እሺ እሺ እሺ ተደወልክ፣ እናመሰግናለን። እሺ መልካም ቀን ይሆንልህ ደንበኛችን።